ሁለት ሺህ ሁለት ሺህ ሳይሰጡኝ
ሄሎ ሄሎ
አቤት፣ ጤና ይስጥልኝ።
ሰላም
እ ከቴሌ ነበር ምድል ሰዓዳ አቤት፣ እ ቴሌ ብር ተመዝግበሽ ነበር agent እ እና active እንድናረግ እና እንድትሰሪበት ነበር የደወለልሽ።
እ አጋጣሚ ስለሌለው እኮ ነውማ።
ኦኬ የለሽም?
አዎ።
እሺ እሺ።